ሰላም ሩዝ ትናንትና ዛሬ ይመጣል ብለሽ ነበር ዛሬም አልመጣም
hello አቤት ቆይ አንዴ እየጠበኩ ነው ስሞት ማን ነው ኢየሩሳሌም
okay እ በዚህ በደወሉበት ቁጥር ነው ያዘዙት አዎ
ያልተቀበሉ ሽንኩርት product ምንድን ነው ሽንኩርት ነው ሩዝ ሩዝ basmati okay basmati ሩዝ
እ
እም፣ ይቅርታ አልወጣም ዛሬ
ነገ ይወጣል የፕሮዳክት አዎ፣ የፕሮዳክት እጥረት ሲኖር እንደዚህ ነውና ለቀጣይ ቀን መጠብ እናስባለን
እሺ ነገ ይመጣል ቅርብ የሆነ እሱ እናገርልም ይቅርታ አልገባም ቅርታ ሲሆን ፕሮዳክቱ
እ
ፕሮዳክቱ ወይ ሩዝ የለም?
ለ- ሩዝ የለም፣ ለዛ አሀ፣ ነው አውቶቡስ የጠየኩት።
ቶ- አይልም ነበረ ይለ አላ- ነበር ነገር ግን አላለንም ዛሬ ያላል ኦ ከጨረሱ በኋላ ይሆናል የጠፋውን ወይ ብሩ ፈንድ ይሉትና ያዛሉ ቆይ
ይቻል በቃ ሌሎችን ስለ ይህን ሳምንት ይጠብቃል ሲቀጥለው ስምንት እ እኔ እንጃ ል- በሚቀጥለው ሳምንት ይመጣል
ይህ ሳምንትም የሳምንት ፕሮዳክቱ ይመጣል
እሺ በቃ እንጠቅልና አዎ ይጠብቁ ይጠብቁ ይችላል አር- እስከ አርብ ይጠብቁ ይሰሩ እስከመጣ ግን ያው ሌላ ይመጣል እሺ
እሺ እሺ እሺ መልካም ምሽት እሺ